ሄሎ ሽምሰል
ሄሎ አቤት አ- አምቡላንስ ነጻ አገልግሎት ነው የምትሰጡት?
ማለት ለምንድን ነው የፈለጋችሁት አምቡላንስ?
አ- ነጻ ነው የምትሰጡት?
ነጻ አምቡላንስ አገልግሎት የለንም። እዚህ መታችሁ ምን ለመታከም ነው አይደል?
አይደለም አ፣ አይደለም እንጂ እና hello አቤት ይኸውልሽ እዝ- ከአለርት ሆስፒታል ነው ደወልሽ እሺ፣ ታካሚዋ MRI ትፈልጋለች እሺ፣ MRI with contrast ማለት ነው okay እና እ፣ አምቡላንስ ደግሞ ከእናንተ ነው
እሺ።
እንደ ማንኛውም ማለቴ ነው አዎ አዎ እና እ፣ መጥቶ የሚመጣበት ሰዓት እ፣ ሲመጣ ያው process አድርገን እና እ፣ በርጋ እንዳ- እናደርስላችኋለን ከዛ ተነሳ ግን ትመለሳለች ወደዚህ ማለት ነው እሺ ያን ነው እሷ ስላልገባት ነው
እሺ። ስልካችሁን እናስተላልፍና okay፣ ይደውላችሁ በዚህ ሂሳብ ስሪላትና ንገሪያት እኮ በቃ ስልክ አስተላልፋለሁ። ሌላ ሰው ነው የሚደውልላችሁ፣ እኛ አይደለንም።
በቃ እደውልልሻለሁ